የማረከኝ ፍቅር ነው ያሸነፈኝ ስም ነው። እስከ ሞት አመልክሃለሁ ንጉሴ ልሃለሁ እስከ ሞት አመልክሃለሁ ወዳጄ ልሃለሁ የማረከኝ ፍቅር ነው ያሸነፈኝ ስም ነው የማረከኝ ፍቅር ነው ያሸነፈኝ ስም ነው እስከ ሞት አመልክሃለሁ ንጉሴ ልሃለሁ እስከ ሞት አመልክሃለሁ ወዳጄ ልሃለሁ ወደዋል ቃሌን አዘንብለሃል ድምፄን ልሰማ ምስክርን ወርሼዋለሁ ታላቁን ዜማ በተስፋ አይኖቼም እንዲህ ማልዱ ከፊት ቀደሙ ሁሉ ካንተ ነው ምን አለኝና እኔ ካለሙ በተስፋ አይኖቼ እንዲህ ማልዱ ከፊት ቀደሙ ሁሉ ካንተ ነው ምን አለኝና እኔ ካለሙ የማረከኝ ፍቅር ነው ያሸነፈኝ ስም ነው የማረከኝ ፍቅር ነው ያሸነፈኝ ስም ነው እስከ ሞት አመልክሃለሁ ንጉሴ ልሃለሁ እስከ ሞት አመልክሃለሁ ወዳጄ ልሃለሁ ፍለጋዬና እረፍቴ ሁሉ ተጠንቶ በአንተ ፍቅርህን ሊያውጅ ለይባቤ ሰልፍ ቃሌ ዘመተ መደረቢያዬም ከሽቱ ሞልቶ ተርፏል ልቤ እንድቀኝልም ብድራትን አንተን አስቤ መደረቢያዬ ከሽቱ ሞልቶ ተርፏል ልቤ እንድቀኝልም ብድራትን አንተን አስቤ የማረከኝ ፍቅር ነው ያሸነፈኝ ስም ነው የማረከኝ ፍቅር ነው ያሸነፈኝ ስም ነው እስከ ሞት አመልክሃለሁ ንጉሴ ልሃለሁ እስከ ሞት አመልክሃለሁ ወዳጄ ልሃለሁ በጽዮን ምድር በተራሮች እንደሚወርደው እንደ ኤርሞን ጠል ሰላም ፍቅርን በልብ ስደድ ፍጹም ብረካ ካፈሰስከው ደም ከጎን ውሃ የማቀርብልህ በከንፈሬ ላይ አለኝ አምሃ ፍጹም ብረካም ካፈሰስከው ደም ከጎን ውሃ የማቀርብልም በከንፈሬ ላይ አለኝ አምሃ የማረከኝ ፍቅር ነው ያሸነፈኝ ስም ነው የማረከኝ ፍቅር ነው ያሸነፈኝ ስም ነው እስከ ሞት አመልክሃለሁ ንጉሴ ልሃለሁ እስከ ሞት አመልክሃለሁ ወዳጄ ልሃለሁ ለታላቅ ክብር ለመዝገብም ስለመረጥከኝ በደም ቀለም በመዳፍ ላይ ጌታ ነገስከኝ ባለውም ሆነ በሚመጣውም አመልክሃለሁ ካንተ ጋር ሆኜ ላንተው ስዘምር ባንተው አርፋለሁ ባለውም ሆነም በሚመጣውም አመልክሃለሁ ካንተ ጋር ሆኜ ላንተው ስዘምር ባንተው አርፋለሁ የማረከኝ ፍቅር ነው ያሸነፈኝ ስም ነው የማረከኝ ፍቅር ነው ያሸነፈኝ ስም ስም ነው የማረከኝ ፍቅር ነው ያሸነፈኝ ስም ነው እስከ ሞት